ውሽ ተቤነ ይሄ ነው።
እሺ ቤልሳ አንዴ ቅድስት ቅድስትን ትሰጪኛለሽ? አዎ አዎ ጸደቀ ነው አዎ ነኝ። አዎ ጸደቀ ነው ጸደቀ ከሰምር ስልክ አላነሳ ብላ ነው አዎ እስካሁን እየቀረቀጥኩለት አርባ ነበር።
ሰባት
አዎ አርባ ሰባት አርባ አይደለ አዎ አርባ ሰባት አርባ አዎ
በቃ እሺ እንትን በል እሺ ምግብ ቤት መልሰውና እሻለሁ ብለህ ደውል
እሺ